Hello፣ ሰላም ጤና ይስጥልኝ።
Hello ሰላም ነው።
እግዚአብሔር ይመስገን።
ትናንትና ተመዝግቤ የነበረ መሰለኝ እና ሂሳብ አልከፈልኩም ከሀያ አምስት ምናምን ብላችሁ እና እ
ምን አሉኝ? ተመዝግበዋል።
ትናንት ያው ተደውዬ ተመዝግቤ የነበረ ግን
አልከፈሉም ነው?
አዎ ሂሳብ አልከፈልኩም። አዎ Okay። እና account አልተላኩልም።
account ተላከልኝ ግን በቃ ስንት ጠይቀሽ ብዬ ነው። አዎ ስልክ ቁጥርሽን እሺ ንገሪኝ።
ድጋሚ አዎ፣ ዜሮ ዘጠኝ ሰባ አራት ይሄ ነው ሰባ አራት አስራ ስምንት ሰባ አራት አስራ ስምንት ሰባ አምስት ሀያ
ሀያ አንድ
አዎ
በቃ እሺ፣ አሁን ልክሎታለሁ። አሁን ልክሎታለሁ።